ጤና ይስጥልኝ።
የለም ሰላም ነው።
ይመስገን።
በእንትን ልክ የነበር transaction በዜሮ ዘጠኝ አስራ ሶስት አርባ ሁለት ስልሳ ዘጠኝ ዜሮ አራት መቼ ነው የላኩት?
አራተኛ ቀኑ መሰለኝ።
ከላኩ
አ ማን ነው የሚለው ስሞት የቴሌግራም
ንጉሴ ያበራ
ጉሴ
ወይ ኪንግ ወይ ንጉሴ ያበራ ነው የሚለው ሁለቱ ማለት
አንዱን ይምረጡልኛ ደንበኛችን ብዙ ሰው ስላለ አዎ በምንድን ኪንግ ነው የሚለው የማገኘው?
በኪንግ በኪንግ በኪንግ
እሺ አንዴ ኪንግ ማን
አበራ
ስድስት ሺህ ብር ነው አዎ
እሺ በድጋሚ ልኬልዎታለሁ ሲስተካከል እናሳውቆታለን እሺ ደንበኛችን በድጋሚ አስተላልፌልዎታለሁ አሁን
እሺ እሺ